ሄሎ ሰላም ይስጥልን። ከ ChipChip ነበር የምደውሎት፣ ሃይማኖት ነው? ትላንት አራት ኪሎ ነጭ ሽንኩርት አዘውን ነበር። በጣም ይቅርታ ትንሽ የ product እጥረት ስላለ ነገ እንዲመጣሎት እያሰብኩት ነበር።
እሺ፣ ሌላው ዛሬ ይመጣል።
ዛሬ ወይ ይመጣል? አዎ፣ ሌላው product አለ።
እሺ፣ የነጭ ሽንኩርቱ ግን ነገ ነው የሚመጣሎት።
እሺ፣ እሺ።
በጣም ይቅርታ። መልካም ቀን። okay